ሄሎ ሄሎ ወይ ሰላም ነው፣ እንዴት ነሽ?
አለ እግዚአብሔር ይመስገን።
አለን እግዚአብሔር ይመስገን። ስኬት ነው አይደል?
አዎ
እሺ እ service book ኣችን በሀያ ስድስት ነው የሚለው እሺ በሀያ ስድስት አስራ ሁለት እሺ አሁን ግን error ብሎ ቀይ እያበራብን ነው እና ይዘን መምጣት ሲጠበቅብን ይሁን እ
እም፣ ቀይ ብቻ ነው የሚያሳየው። ምን ይላል?
ቀይ screen ኡ?
አበራ forty days less to service ና service ይላል እኮ ይዘሽው ነይ ማሽንሽን፣ ደብተርሽን፣ መታወቂያሽን፣ ንግድ ፍቃድና ህጋዊ ውክልናሽን ይዘሽው ነይ። ክፍያ እዚህ ደብተሩን አይቶ ነው የሚያዝሽ። እሺ
እኮ አሁን ይዞ አየን አሁን ይዞላ አዎ ይዘሽው ነይ። ከደረሰ ይዘሽው ነይ። ለዛ ነው እንደዛ እያሳየሽ ያለው።
ገና እኮ አስራ አራት ቀን ይቀረዋል service book ኡ ላይ እንዳጻፍ እኮ ያው ደግሞ ትረሻዋለሽ። አንድ ቀንም ካለፈው ገቢዎች ይቀጥሻል እኮ ስለደረሰ ይዘሽው ብላደልሽ ውክልና፣ አመሰግናለሁ።
ንግድ ፍቃድ፣ መታወቂያ እና ማሽንና ደብተር ክፍያ ይነ